ሄሎ ጤና ይስጥልኝ። ከዋሽንግተን ነው።
አዎ ነው።
እ፣ እባክሽን እህት ቅድም እ፣ ጥቁር አንበሳ ሆስፒታል እሺ አንድ ምስኪን አለችን እንደዚህ ከራሷን እ፣ ልት- እንትን ልትጠፋ ብላ ከገደል ምናምን እ፣ እና እ፣ በጣም ብዙ ጉዳት ያላትና ሲቲ ባካችሁ ሰውም ስለሌላ ታግዙን ብለን እሺ ብላችሁ ነበረ።
ምንም ከዛ አምቡል እዝ በነፃ እናንተ ጋር እንድትነሳ ማለት ነው።
ምን CT scan CT scan ማንን ነበር ያናገርሽ?
ቅድም ሰማንያ ስድስት ቁጥር የመጨረሻው ሞባይል ቁጥር ከዛ እ፣ አምቡላንስ አዘጋጅተን ልንመጣ ስንል እ፣ ብዝ- ብዛት ሰው ኦክሲጅን ምናምን የሚይዝልን ሰው ስላጣን እስካሁን ቆይተን ነበር። አሁን ይ- ይዘዋት ይምጡ ታነሳላችሁ።
እ፣ ቆይ ማለት በነፃ እናነሳለን ያለሽን ሰው ነው contact ማድረግ ያለብሽ። አሁን እኔ አላውቅም፣ አልሰማሁም እንደዚህ የሚሰማ እሺ እኔማ ያው ስልኳ ነው የማውቀው ስሟን ስለማላውቀው ሰማንያ ስድስት መጨረሻው የስልክ ቁጥር የእናንተ ማለት ነው።
ዜሮ ዘጠኝ ሰማንያ ሶስት
መጨረሻው ላይ ሰማንያ ስድስት የሚለው የእናንተ እስኪ ሙሉን ንገሪ፣
እ?
ሙሉን ስል ንገሪ።
ሙሉውን ስልክ ሙሉ ስልክ ዜሮ ዘጠኝ ሰማንያ ዘጠኝ ሀያ ሁለት
ቆይ ሀያ ሁለት ሰማንያ ስድስት ሰማንያ ስድስት ዜሮ ዘጠኝ ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ዘጠኝ Okay ሀያ ሁለት አዎ፣ የ MRI ሰማንያ ስድስት ሰማንያ ስድስት ዶክተር ናት። መልሰሽ ለሷ ደውዪላት።
እንዲህ አለኝ እኮ ስልኳን ናት።
አላነሳ ብሎሽ ነው።
አህ!
ከየት ነበር ያልሽው? ከጥቁር አንበሳ።
ከጥቁር አንበሳ ሆስፒታል ከድንገተኛ ክፍል።
እሺ እስኪ ካነሳች ለእኔ ልሞክር እና መልሼ እሺ ካለችሽ ያው በቃ እነሷን ለማዳን በጣም እየደከምን ነው። እዚህ ሰውም የላትም እና እ፣ እ፣ ለእናንተም ጥሩ ነው፣ ለእኛም ደግሞ ከዳንችልን ደስ ይለናል። የሆነ ያህል survive እያደረገች ስላለ ኦፕሬሽን ምናምን ሊሰራላት ተፈልጎ ባለሷ አይሰራም ስለተባለ ነው።
እሺ ቆይ ደውዬ እሺ።
save ላድርግ።
እሺ አመሰግናለሁ።